ሄሎ ሰላም ጤና ይስጥልን።
ጤና ይስጥልን ሰላም ነው።
ሰላም ጤና ይስጥልን።
ወጌሻ ለመመዝገብ ነበር። live ላይ ዶንኪ ቲዩብን እየተከታተልኩ ነበርና እዛ ላይ አግኝቼ እሺ ማን ልበል ስምሽን?
ተሚማ ገና
ማን አልሽኝ?
ተሚማ ገና
ተሚማ ገና ገና እሺ እስኪ ስልክ ቁጥርሽን ስጪኝ።
ዜሮ ዘጠኝ ሰላሳ ስድስት ሰላሳ ስድስት ሀያ ስድስት ሀያ ስድስት ስልሳ ሁለት ስልሳ አምስት ስልሳ ሁለት ስልሳ አምስት አዎ እሺ የት አካባቢ ነው የምትኖሪው?
አዳማ አዳማ ነኝ።
አዳም አዳማ እሺ አዎ።
ስለዚህ አዲስ አበባ መተሽ class ኡን በአካል ነው መውሰድ የምችው ወይስ በኦንላይን ይሆንልሽ?
በኦንላይን በኦንላይን ቢሆንልኝ አይሻልም ስልሽ ይርቀኛላ።
እሺ በኦንላይን አደርግልሻለሁኝ። class ኡ እሺ።
የሚሰጠው ለሶስት ወር ያህል ነው።
እ እ፣ በሳምንት ሶስት ቀን ሰኞ፣ ሮብና አርብ ከምሽቱ እሺ።
ሁለት ሰዓት እስከ ሶስት ሰዓት ተኩል በ online በ Google Meet ኮሜዲያን እሸቱ የሚያስተምራችሁ ይሆናል ማለት ነው።
እሺ እናመሰግናለን። እ፣ አጠቃላይ ሀያ credit hour ነው።
እ፣ አንድ አንድ credit hour ሰባት መቶ ሀምሳ ብር ነው። አጠቃላይ አስራ አምስት ሺህ ብር ነው ክፍያው። እስከ እዚህ ጋር አስራ የካቲት አምስት ሀያ ሺህ አምስት ብር አዎ እስከ የካቲት ሀያ አምስት ከከፈሉ ግን አስር ሺህ ብር ነው እስከ ሰኞ ድረስ ማለት ነው።
እሺ ታብ እሺ ልመዝግቦት።
አዎ
እሺ account ልላክሎት።
እሺ
እሺ ሰባ አምስት ቤቱን የኛን ቁጥር ያውቁታል።
ኧረ አላውቀውም። አሁን ይሄንን ራሱ live ላይ ነው ሳገኝ እንትን ያልኩት።
እሺ እ፣ የኛ የዶንኪ ቲዩብ ቪዲዮ ላይ ትላንት የተለቀቀው ላይ ይግቡና እ፣
እዛ ላይ link አለሎት። እታች እሺ ላይ link አለሎት የወጌሻ ክፍያ መፈጸሚያ የሚል አለ። እዛ ጋር ገብተው ክፍያ ከፈጸሙ በኋላ በቴሌግራም screenshot አድርገው ይላኩልን።
እሺ
እሺ እናመሰግናለን።
እሺ እናመሰግናለን።